ከሰው አይን ከማሳየት ያወጣል
ሌላ
እ ገለቴ ወይ ሳርች እንዴት ነህ?
እንዴት ነሽ?
ደህና ነሽ?
አለሁ።
ምን እየሰራሽ?
ምንም ቢሮ ውስጥ ነኝ በቃ ነገ እንዳትቀሪ ልልሽ።
እ ነገ እንዳትቀሪ።
ነገ ምን አለ አቤት
ማርቆስ ማንንም ይዘሽ ነው የምሰፋታ ምንድን ነው
ሰላሳ
ነገ
እ ቅዳሜ ነው ነገ አርብ ነው እንጂ ምን ቅዳሜ ዱቄት።
አ አላህ አንቺ እኮ ኦልሬዲ እየለቀቅሽ ነው። አንድ ተዛብያለሁ ጸበል ይዤሽ ካልሄድኩ በስተ መቼም ኢየሩሳሌም ብትሄጂ አይለቅም እንጂ ይዞሽ ሂድ ሽንቁሩ ምናምን አይለቅም። ምናልባት ኢየሩሳሌም ይሄ ስንሄድ ከለቀቀሽ ነው።
እሺ እ ልውጣ? እሺ ኢየሩሳሌም ስንሄድ ከለቀቀሽ ነው።
እሺ በቃ እሺ እንሳሳት ይዘሻል። እሺ እሺ በቃ ቻው። ሂጂ ሂጂ